ቤት ነህ?
አዎ ጤና ይስጥልኝ።
እሺ ሰላም ጤና ይስጥልኝ።
የሆነ በእናትህ ያን ገንዘብ ወርትሮን ፈልጌ ነበረ እሺ
እን ኮንፌርም ያለች ነው።
እሺ ስልክህን ንገረኝ እንደምን
ይሄ ነው ለራሴ ሄሎ
እያየሁልህ ነው። እሺ
አይ
ሁለት ሺህ ብር ነው አይደል ያባው?
እ ሁለት ሺህ ብር ስንት ብር ነው?
አንድ ቦታ እን ሁለት ሺህ ብር ነው።
አዎ እኮ ገብቶልሃል። እሺ
እሺ pending ደግሞ አለ
pending አለ።
pending ደግሞ አለ አዎ፣ እሱ አንድ voucher ቦታ ላይ voucher ነው voucher ነው። እሺ
እሺ እሺ አዎ እሺ አይ